አይ ግላስ ይሰራል እዛ እዛ ሞባይል ይሰራና አሁን እሱ ከዛ ነው የደወለን በሞባይል እዛ ሆኖ
ሄሎ
አቤል ናሆሜ አቤት ነኝ
እ ምን ችግር አለ እዛ አይሰራም ብሎ ነበር እኮ የሶማሌ ብዬ እኮ ለታሜ የነገርኩት ማለት ነው። የስ- ወደ ሶማሌ ለአባይም ልኬለታለሁ።
ሀያ አምስት መነሻ
አዎ የሶማሌ ቁጥሮች በሙሉ ናቸው። ዳውን
ከሀያ አምስት አሁን ምግሬው ነዚህ- ነበረ እና ኤልያስ ጋር ናቸው አለ አሁን ያድርጉት አሃ።
ነው ዳውን ይሆናል።
በቃ እሺ እሺ